ሄሎ ሄሎ፣ ጤና ይስጥልኝ።
ጤና ይስጥልኝ።
ከ ChipChip ነበር የምንደውልሎት።
እሺ
garlic order አድርገው ተረክበው እ፣ ግማሽ ኪሎ ጎሎት ነበር አደለ?
አዎ
እሺ ነገ የት እንላክሎት?
አ- አ- እንትን መለሱላት እኮ ብሩን።
ብሩ አዎ
ማን የመለሰው?
ምን አብ የሚባል ልጅ ነው ያለችኝ። መሰረት የሚባለው ያ- ይሄ አሁን የ- ለእኔ ደወልሽልኝ group ላይ ገብታሽ
አዎ።
መሰረት የምትባለው ናት የጎደለባት። ጠይቂያት ብላኛለች፣ ግን ነግራኛለች እንደዛ ብላ
okay፣ እ፣ ማለት የመሰረት ነው የጎደለው ነው። እርስዎ admin ኖት?
እኔ admin ነኝ፣ የጎደለ መሰረት ነው።
የጎደለው የመሰረት ነው። ስለዚህ አዎ።
ለመሰረት ማን የሰጣት ብዬ ማን ነው ተመላሽ ያደረገላት? ብዬ ነው።
እኔ እንጃ somebody ግን እ፣ ምን አብ ነገር ያለበት ነገር
okay እሺ እሺ እሺ፣ እሺ።
እሺ፣ ደውይና እናመሰግናለን።
ጠይቂያት ታገኛለች እሺ መረጃ።
check አረጋታለሁ። እሺ እሺ፣ እሺ።
እሺ መልካም እሺ